ሄሎ ቤት ጤና ይስጥልኝ። ምን ልርዳው ደንበኛች?
አልተስተካከለም።
እሺ ሙሉ ስሞትን ማን ልበል ደንበኛች?
ኧረ እንደት ነው በየእንትኑ ነው እንደምትቀያየሩት?
አዎ ብዙ ደንበኞች እየደወሉ ስለሆነ እያስመዘገቡ ስለሆነ በተራ መስተናገድ ስላለበት ነው ደንበኛችን። ከዘገየንም ኦኬ እንትን ብዛሽን በኩል እንትን ለኪው ኪበት እንትን አድርጌ ነበረ ዲፖዚት ለማድረግ ብሩ እዛ እናንተ ጋር ቀረ።
እሺ ደንበኛችን አስመዝግቦ ነበር አይደል?
ቴሌ ብር screenshot አድርጌ receipt ኡንም ጭምር ልኬ ነበር።
እሺ ስሞትን ማን ልበል እንደ ማንዴላ አገኘ አምባቸው
አዎ ጉዳዩን ወደሚመለከተው አካል አስተላልፈናል። ደንበኛችን ከባለሙያዎች የደረሰናቸው ጠየቁ። ይሄ መልእክት ስለሌለ አራተኛ ነው።
ዙር ነው የደወልኩት።
አዎ እውነት ነው። ትንሽ ይታገሱን እና ሲስተካከል እኛ ራሳችን ደውሎሎታለን በተራ መስተናገድ ስላለበት እና ብዙ ደንበኞች የደወሉ ስለሆነ ነው ደንበኛችን
እሺ እንትን እንዲህ አይነት ችግር ሊፈጠር የሚችለው እንዴት ነው? ቆይ እ፣ system ላይ አ፣ ከስንት አንድ ነው የሚ- የሚያጋጥመው ደንበኛችን። system ላይ ትንሽ ችግር ሲኖር ነው እም፣ ይስተካከላል።
እሺ በቃ አፍቶት አምስተኛ ዙር አልደውልም ይፍጠን።
እሺ እሺ፣ ደንበኛችን ደግመን ሪፖርት እናደርግሎታለን።
እሺ እሺ